ጤና ይስጥልኝ ክፍሌ ደንባኮች ምን
ባኩ ዘመን ቢ ሁለት መቶ ብር ትራንስ ጊብሬት አልጋ በዛ ላይ ወጭ ማለት እና አልጋልኝም።
እሺ ዛሬ ነው እዛ የሆነብህ ኛች ዛሬ ከመሸ
እሺ በዚህ ቁጥር አይደል ሌላ ነው ቁጥር ይላል ኮትኒንግ ዜሮ ዘጠኝ አስር አስር ሀምሳ ስምንት ሀምሳ ስምንት አስድስት አስራ ስድስት ሀምሳ አራት
ዘጠኝ አስር ስምንት አስራ ስድስት ሀምሳ ሰባት አዎ የእነሱን ማድረግ ጊዜ ተፋ አብዱራን በሽር
እሺ ከዘመን ባንክ ነው ዲፖዚት ሲያደርጉ ነው ወይስ ድሮ አይ ወይስ ድሮሳ ነው ሁለት መቶ ሶስት ብር ከምናምን ቲም
እሺ ያጋጠመው በዛሬው ቀን መቶ ሶስት ብር ከዘመን ቤቲንግ ምን አካውንት ነበር ትራንስፈር ማድረግ የፈለጉት?
ወደ ሲብር
ስልክ ልንገሮትን የትራንስፈር ያገኙ ስክሪንሻት ወይም የቀሰበትን ክስ የገባት በቴሌግራም ይላኩ።
ስልክ ቁጥር ገሩኝሽ
ዜሮ ዘጠኝ ዘጠና ሁለት
ወላንዴ ዘጠኝ
ሁለት
ዘጠና
ሶስት አስራ ሶስት ሀምሳ
አስራ ሶስት አስራ ሶስት ዘጠና አስራ
ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ
ዜሮ አንድ መጨረሻው አምስት አስራ አምስት በዚህ በቴሌግራም ላከው በቴሌግራም ስራት ነው ይለው ይህን ልቀትን ማለት የለሉ
እሺ አመሰግናለሁ ሌላ ባት ነገር አለ የሆነ ነገር የለኝም እሺ ስለ ብሎ እናመሰግናለን አገልግሎት ስለ ካለ ሚስ ደምስ ላይ አስቀምጦ አምሽት እሺ ሰባ